Hello?
ሄሎ ሰላም ጤና ይስጥልን ቤስት ቤት
በስቤት አሁን ደው ብር ደግሞ አልመለስኩም ወደ ቴሌ ብር።
አምስት መቶ ብሩ ነው።
አዎ እሺ መ- እ፣ መቶ ሀያ ሰባት ላይ ወይ ደውለህ ቴሌ ብር ሲጠይቃቸው እንጂ ከኛ ወጥቷል አካ- እንትኑ ብር ክሺ ወደ አካውንትን የተመለሰው ፌልድ ሆኖ ተመልሷል
አሁን ጠየቁት አይደለም እንዴ?
እኮ ወደ account ተ- ከኛ ወደ Best Bet አልገባም። failed ነው የሆነብክ፣ እ?
failed ነው የሆነብክ። ወደ account ተመልሷል። ወደ Best Bet account አልገባም።
እ፣ ግን የት ገባ? በእናትህ እናንተ ደግሞ እ፣ ችግር አለ እያለ እሺ ወይ መቶ አይ ምንም ችግር የለም። failed ስለሆነ ነው transaction ኑ ተቋርጦ ነው የተመለሰው ወደ account ብሩ።
እስቲ
መቶ ሀያ ሰባት ላይ ወይ ደውለህ check አድርጋቸው።
መቶ ሀያ ሰባት አዎ አሁን ላይ ደውል፣ ከአንቺ በፊት ነው ደውል።
እዛ ላይ ደውለህ ነበር።
ሸረ ሳይሆን አሁን ሰዓት አሁን አምስት አንድ እ፣ አንድ እንኳን አስር ስክን አልነበሩም
አዎ ግን ይሄ ተመልሷል።
እ?
ተመልሶላል ወደ አካውንት።
እነሱ ደግሞ የለም ያለ ነው። እ፣ የት ነው በእናትህ ችግር?
ቼክ አድርጋው።
እሺ ወደ ቴሌ ብሩ ነው። እሺ።